ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳው
አዲስ በአዲስ ቁጥር ለመክፈት እምቢ ብሎ ታግዷል እንዴ
ምን Best Bet ለመመዝገብ ነው አዎ ኧረ አልታገደም password ሲያስገቡ capital letter small letter ቁጥርና symbol መኖር አለበት
እኮ ሁሉንም አንዱን ካፒታል አንዱን small አድርጌ ነው ከዛ ቁጥር ቁጥርም መኖር አለበት ሲምቦል ቁጥር ሞልኪያ
symbol ምልክቶች
እኮ አዎ እሱንም አድርገውበታል አዎ እሺ ምንድን ነው የሚሉት ከዛ በተለያየ ስልክ ነው እንደውም የሞከርኩትኝ እና እሺ በቃ ማለት ያቺ register የምትለው አትበራም
screenshot አድርጎ ላኩልን እስኪ ስልኩን ከዘጠኝ ጀምሮ ነው ያስገቡት
ስልኩን አዎ አዎ ዜሮ ዘጠኝ ሳይሆን ዜሮ አይ ዜሮ ዜሮን ዘጠኝ።
አጥፏትና ዘጠኝ ብለው ኦኬ እና እሺ አዎ ይሞክሩትና ካልሰራ ያሳውቁን እሺ እሺ እሺ መልካም ቀን እሺ